ጤና ይስጥልኝ። ሁሉ ስፖርት ባኮ ምለዳው
አብሮሽ ስልን ባለፈው ቴሌግራም ላይ አታች አድርገህ ነበር። እስካሁን ምንም ብር አልገባን። ቴሌግራም ላይ ያሳውቃለሁ እናሳውቃለን ብሎ እስካሁን ምንም ነገር ስልክ ይላኩ ብሎ ስልኩን ልካለሁ። አስራ አምስት ቀን አልፎታል።
በምንድን ነው የላኩት? ቴሌግራም ቁጥሮትን ይንገሩኝ።
ዜሮ ዘጠና ስምንት ሀያ ስምንት
ዘጠና ስድስት እሺ፣
ሰላሳ ሁለት እሺ፣ ሀምሳ ስድስት ሀምሳ ስድስት ሀምሳ ስድስት
ተስተካክሎሎታል። ደምኛችን አሁን ድጋሚ ማስተላልፈንሎታል። already ተሳካ ነው።
አው አልገባም እኮ እዚህ ምንም ነገር የለኝም። ያው ሺ አስር ብር ነበረ ዘጠኝ መቶና መቶ አስር ብር ነበረ።
reverse ተደርጎሎታል። እዛ ላይ check ያደርጉ። ከአንዴም ሁለቴ ጠይቀንሎት reverse ተደርጓል።
reverse ከተደረገ እዚህ ቴሌብር ላይ ወል- ሁሉ ስፖርት ላይ ቴሌብር ላይ አይገባም።
አይደለም፣ ሁሉ ስፖርት ላይ አዎ። አሁንም የለም ጠይቀንሎት ግን- ገብቶሎታል። እዛ ላይ check ያደርጉ።
እሺ